ሰላም ጤና ይስጥልኝ ችብችብ ሄሎ ሄሎ አቤት ደህና ዋላችሁ?
እግዚአብሔር ይመስገን እ ትናንትና በዚህ ሰዓት ደውዬ ነበረ ምን አሉ
ትናንት በዚህ ሰዓት ደውዬ ነበር ከትናንት ወዲያም ደውዬ ነበር እሺ እ እንትን ሽንኩርት አዝዤ አላካችሁልኝም ነበር ማን ነበር የግሩፕ አድሚኖት
ፍጹም ኦኬ እሺ ቆይ አንዴ ይቅርታ ልደውልልዎትኝ